ገብጤኝ ይስጥልን።
አብሮልን ዊፕላስ ሶሉሽን ከዊፕላስ ሶሉሽን ነበረ ምደውሉ እሺ ምን ነበር?
ስለተባበረን ከዚህ በፊት እሺ
የተመዘገቡትን ሰርቪሶች ላይ ሲስተም ላይ እያደረግን ነበረ እና አንዳንድ መረጃዎች ልጠይቅዎት ብዬ ነው።
ስለዚህ የአንድ መረጃዎችን ልጠይቅዎት ብዬ ነው። አንዳንድ መረጃዎችን ልጠይቅዎት ብዬ ነው።
ነበር ረጃው ሶፋ ቤት ሶፋ ቤት ነው አይደለ? እርስዎ የሚሰሩት ፈርኒቸር ምን ፈርኒቸር ነው?
ገዳ ስሙ ነበር ማን ሚንሽ ለራስህ ነው?
ማን ማን ነበር ኧረ አይደለም።
በቃ አንዴ ቆይ በኋላ ደግሞ